ልመናዬን ስማ ቃሌንም አድምጥ እውነተኛው አምላክ ሰላምን ስጥ። ልመናዬን ስማ ቃሌንም አድምጥ እውነተኛው አምላክ ሰላምን ስጥ። ክርስቲያኖች ሁሉ ትእዛዙን አክብሩ፣ ምስጋናን አቅርቡ፣ ስገዱ፣ ዘምሩ የጌታን አመጣጥ ለዓለም ንገሩ። ደቀ መዛሙርቱ ወንጌል አስተምሩ። ልመናዬን ስማ ቃሌንም አድምጥ እውነተኛው አምላክ ሰላምን ስጥ። እውነተኛው አምላክ ሰላምን ስጥ። በመልካም የሚሄድ ጽድቅን የሚሰራ የፈጣሪውን ስም በከንቱ የማይጠራ ይጎበኛል በምድር በሰማዩም ስፍራ በቀኝ ይቀመጣል ከቅዱሳን ጋራ ልመናዬን ስማ ቃሌንም አድምጥ እውነተኛው አምላክ ሰላምን ስጥ። እውነተኛው አምላክ ሰላምን ስጥ። ስለ ጠላቶቼ በጽድቅ ምራኝ፣ በጥል ቃል ከበቡኝ፣ ተሰለፉብኝ። መሐሪ ይቅር ባይ መጠጊያ ሁነኝ። አንተ በቸርነት ይቅርታን ስጠኝ። ልመናዬን ስማ ቃሌንም አድምጥ እውነተኛው አምላክ ሰላምን ስጥ። ልመናዬን ስማ ቃሌንም አድምጥ እውነተኛው አምላክ ሰላምን ስጥ። እውነተኛው አምላክ ሰላምን ስጥ።